እሺ ግማሽ ተቀብዬ ነኝ። ከዛ እሺ
ወይ ጤና ይስጥልኝ ከቢጂአይ ኢትዮጵያ ጥሪ ማዕከል ነበር የምደውለው።
ስትል ሰላም እሺ እ ስልክ ቁጥር የያዙ ልንገሮት እና ደውለው ጉዳዩን ያስረዷት። ከፋይናንስ ክፍል ናት። ከቢጂአይ call center ነው የሰጡኝ ብለው እንደዚህ እንደዚህ አይነት ችግር አጋጥሞኝ ነው ደውዬ ይህንን ስልክ ሰጥተው አውራት ተብዬ ነው ብለው ያናግሯት። ዜሮ ዘጠኝ አስራ አንድ ሰማንያ ሰባት ዜሮ ስምንት ዘጠና ስምንት አዎ አሁን ይደውሉላትና እ ስለተፈጠረው ችግር ይንገሯት። ስልኩን ከ staff ወይም ደግሞ ከሰራተኞች ነው ያገኘሁት ወደዚህ ደውሉ ብለውኝ ብለው ያሉትን ችግር በደንብ ያስረዷት። ምን ምን እንደተፈጠረ በ mistake እነሱ እንደላኩ በደንብ ያስረዷት ቀስ ብለው።
አመሰግናለሁ። በግል
እኛም እናመሰግናለን።